Jerefim Walisema kwa Mlordowski
አሁን እንደ ልቡ የሚል ሰው ነው።
እሺ
እንደ ልቡ የሚል
Mlordowski ደንበኛችን አሁን በባሞስ ላክልኝ ብላኝ ነበር። ስክሪንሻት አድርገ እንደ ልቡ የሚል ተደውሎልኝ ነበር። አሁን በዚህ ቁጥር ላይ ያስመዘገቡት። እሺ አዎ
ስክሪንሾት ላኩ።
ልክ ያለው ዜሮ ዘጠኝ ዘጠና ስድስት እሱ ላይ ያሉ ደንበኛችን እ
ዜሮ nice።
ዘጠኝ ዘጠና ስድስት ዘጠና ስድስት ሰማንያ ስምንት ሰማንያ ሀምሳ አምስት
ቅርታ ደንበኛችን በመሀል ድምፁ ተቋርጦ ነበረ። ዜሮ ዘጠኝ ዘጠና ስድስት ብለው ሰማንያ ስምንት
መስመር ላይ ያሉ hello፣ አይሰማም? hello፣ ይሰማውታል hello።
ደንበኛ እኔ እሺ፣ ይሰማኛል።
አሁን ይሰማል።
ዜሮ ዘጠኝ ዘጠና- ዘጠና ስድስት እሺ ይንገሩን። አሁን ሰማንያ ስምንት ዘጠና ስድስት ሰማንያ ስምንት ሰማንያ ስምንት ሰማንያ ሰማንያ
ሰማንያ ስምንት ካሉ በኋላ በመሀል ሰማንያ።
ያለ ቁጥር ሰማንያ ሰማንያ ሀምሳ አምስት ሀምሳ አምስት ሰማንያ ሀምሳ አምስት እ
እሺ በ- ይሄ ቴሌግራም ላይ የላኩበት ቁጥር ነው።
ምን አልሽኝ? ሄላ ይሰማውታል ደንበኛችን።
ይሰማኛል ናት
ይሄ ቴሌግራም ላይ የላኩልን ቁጥር ነው። አሁን የነገሩን ማለት የእናንተ እኮ ነው። ይሄ የእናንተ ቁጥር ነው። በዚህ ነው በዚህ ቁጥር ነው ይሄ የላኩት።
የኛ ቁጥር አይደለም ደንበኛችን።
የማን ነው?
የኛ የማ- የአሪፍ የቴሌግራም ቁጥር ሌላ ነው ደንበኛችን። ምናልባት ከሌላ ቦታ የተቀበሉት እንዳይሆን እኮ ንገረኛ።
የእኛ ልንስጦት እሺ የእናንተ እሺ
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ
ሀምሳ አምስት ሀምሳ አምስት እሺ በዚህ ላክልሽ። ሄላ እዚህ ላኩልን። አዎ ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ
እሺ ደንበኛችን እሺ መልካም ቀን ይሁንልዎት።